hello ሰላም ነው? hello hello፣ ሰላም ይሰማል?
ይሰማል? እሺ ተናግሬ ነው የምደውልሽ። ዳዊት እባላለሁ።
እሺ፣
አ፣ መንግስት ቤት ነው። አ፣ እንትን agent ኖት?
አዎ፣ agent ነኝ።
hello፣ hello ወይ አቤት አቤት ይሰማል?
አቤት ሰላም እ፣ እ፣ እንትን ሰዓቱን ማሳጠር አልችልም እንዴ?
ማን አራት ባንክ ቤት ደቂቃ ነው ነበር።
የምትደውልልን?
ተናግሬ ዳዊት እባላለሁ። አዳማ ዳዊት የ shop ኡን አዳማ።
ማን የ shop ኡን ማን ነው ዳዊት?
ዳዊት ነው በሬቻ ይሰጠክ መቶ አስራ ሀም- ስድስት ሀምራዊ እ፣ እንትን- ነው ውቤ።
እ፣ ውቤ እሺ ለካይረን ከሆነ ደቂቃ መቀነስ አይቻልም። እሺ ዳዊት።
ለ virtual አዎ አይቻልም። በ GR ቢሆን ነበር የሚቻለው በካይረን ስለሆነ ያንተ ደቂቃ መቀነስ አይቻልም።
አይቻልም።
አዎ አዎ አይቻልም። በዛ ነው set በተደረገው።
ምንድን ነው ማድረግ ያለብኝ?
ምን ሆኖብህ ነው like customer ምናምን እንትን እያለ አይደለ?
አ፣ አ፣ ለዛ ነው ስንት ጊዜ ሆነ ከጀመርክ?
እ፣ ሁለት ወር አልፎኛል።
እሺ እንደዛ ከሆነ ፋይናንሶችን አውራቸው። እሺ እንደዚህ ማድረግ ፈልጌ ነው በልና እነሱ እሺ።
ከሆነ response እንትን በል ከ- ከእነሱ ጋር ነው እንትን የምትለው። so እነሱ ከጨረሱልህ እዚህ ይቀየርልሃል system ኡ። ከካይረን ወደ GR ይደረግልሃል።
እሺ ፋይናንስ ማንግ ባግ አልደውል የፋይናንሶች ስልክ የለህም?
የለኝም።
እሺ የ- የ- እ?
like ለ balance ምናምን ምናምን አትደውልላቸውም እንዴ?
አይ እሱማ አለኝ።
ዜሮ አንድ አንድ ቤቱ አ ዜሮ አንድ አንድ ቤት የቢሮ የመስመሩ አዎ፣ በሱ እኮ ነው የምትደውልላቸው።
እሺ በእሱ እንትን ልበል ዜሮ አንድ አንድ በ- አዎ በሱ ደውልላቸውና ያለውን ነገር አስረዳቸው በደንብ እሺ።
እሺ ከዛ ለእኛ inform ያደርጉናል።
እሺ እሺ እሺ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ።